መጥቼ ነበር ልጆችን በቴሌግራም ልኬ ነበር ወደ እናንተ።
በየትኛው ቁጥር ነው የላከውት? በየትኛው ቁጥር ነው የጠቆሙት?
በዜሮ ዘጠኝ ዜሮ ሰባት
ዜሮ ሰባት አስራ አንድ አስራ አንድ ሀምሳ አንድ በሚለው ነው። እሺ link ኡን በ- በ link ኡ ከተጠቀሙ በኋላ ስሞን፣ ስልክ ቁጥሮትን፣ የእርስዎን አድራሻ አድርገው ይላኩልን። ችግር የለም እኛ እናየዋለን።
okay የኔን አድራሻ ማለት ነው አይደል?
አዎ፣ ስም፣ ስልክ ቁጥር፣ የእርስዎን አድራሻ።
እሺ
እሺ እናመሰግናለን። መልካም ቀን።